ጤና ይስጥልኝ Hello ቪዛ ሊዲያ ነኝ። ባክዎት ምን አይነት የጉዞ መረጃ ልስጥዎት?
Hello ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
እንዴት ነሽ?
ምን አሉኝ ደንበኛችን?
እ?
ምን አሉኝ?
ኔትወርክ ችግር አለና
አሁን ይሰማል?
አ- አይሰማም።
አሁንስ?
አሁን ይሰማል።
እሺ ደንበኛችን፣ ምን አይነት የጉዞ መረጃ ልስጥዎት?
ምን አይነት ምን አይነት የጉዞ መረጃ ልስጥዎት?
ምን አይነት አ፣ እንትን ነው ምን ምን